hello ጤና ይስጥልኝ። ከአርፌ ነበር የምንደውሎት ጤና ይስጥልኝ።
ስለ POS machine ኡ ላይ ያለው ችግር ካጋጠሙት ለመጠየቅ ነበረ።
አይ ምንም ችግር አላጋጠመንም።
እሺ፣ እየተጠቀሙበት ነው?
አዎ
እሺ፣ ያው comment አቅርበናል። እስካሁን ስላልተስተካከለ customer ኡ እየተስተናገደ አይደለም በደንብ ቻርጁ ከፍተኛ ስለሆነ እ እየተስተናገደበት አይደለም። ግን ያው እኛ stand by ሆነ ማለት የፈለገ ሰው መጠቀም ይችላል።
እሺ፣ ስሙትም አለበት።
ግሪን ማርክ ሱፐር ማርኬት
እናመሰግናለን።